ሄሎ ጤና ይስጥልኝ።
ሄሎ፣ ጤና ይስጥልኝ።
አቤት፣ አቶ ሸዋንቃ
አቤት።
ከአሪፍ ቤት ነው የምደውለው። አሁን ድሎ ነበር ለመሄድን አ
የሰጡን ቁጥር ሌላሙ አክቲቭ ስላልሆነ ወይም በሌላ ቁጥር እርሶ ወይ ላኩልን ስልክ ቁጥሩን ልንገሩትና
ይኸውም እኮ የተጠቀምኩበት ክፍት እኮ ነው። እናንተ ነው ክፍት የጠበቅለው ብዬ ምን አሉኝ ነው አሁን የተጠቀምኩበት ነው። ይኸው እናንተ ነው መስመር ተቆራረጠ።
አሁን ደንበኛ ስልክ የተጠቀምኩበት ቁጥሩን ልንገሩትና ወይም ይላኩልን። በእኛ በኩል ስንሞክረው አክቲቭ እሺ።
ክላስ የሚል ነው።
እሺ፣ እሺ፣ ነገር ዘጠኝ እሺ፣ አስራ ሶስት ዜሮ ዘጠኝ ሰባት
አስራ ሶስት እሺ፣
ዜሮ አንድ
እሺ፣ ሀምሳ አምስት
ሀምሳ አምስት
አዎ ስሞትና ስልክ ቁጥሮትን አንድ ላይ አድርገው ይላኩልን። በእኛ በኩል ስንጨርስ ደውለን እናሳውቆታለን።
እኮ ለዚህ ማለት በቴሌግራም የቴክኝ በቴሌግራም ይሄን ማለት በስልክ ለማድረግ ነው የምጠቀሙ ለመ- ቴሌግራም አይደለም፣ ቴሌግራም ላይ በስልክ ቁጥር ይልኩልን ስክሪንሾቱን።
እሺ
ያችን መልካም ቀን